እንኳን ወደ ጥሪ ማዕከላችን በደህና መጡ! በኢትዮ ቴሌኮም 100 ሰከንድ አገልግሎት ጥያቄዎትን በመመለስ በየዕለቱ የአየር ሰዓትና ጥቅሎችን፣ ሳምንታዊ የገንዘብ ሽልማቶችን ያግኙ! አገልግሎቱን ለመጠቀም ለዕለታዊ ጥቅል *636*1 መሰላል ይደውሉ ወይም በአጭር ጽሑፍ መልዕክት አገልግሎት ወደ 9836 OK ብለው ይላኩ። አገልግሎቱን ለማቋረጥ ወደ 9836 stop ብለው ይላኩ። የጥሪ ማዕከላችንን ሠራተኛ ለማግኘት ለአማርኛ 1ን ይጫኑ፣ ለኦሮምኛ 2ን ይጫኑ